Hello ጤና ይስጥልኝ። ከጅብጅብ ነው የደወልኩልዎት። ከጅብጅብ የኢንዶሚን order አዘው ነበር አይደል? በአዳም ነህ በሚል okay፣ አልደረሳችሁም እስከ ዛሬ እና ነገ ብልክ መረከብ ትችላላችሁ?
ነገ አዎ፣
ምን ነው የምንልከው? ነገ እኛ እንላክልዎት። ኢንዶሚን መረከብ ይችላል?
ነገ አዎ፣ መረከብ ይቻላል።
እሺ፣ የት ይጣሉት?
አይ እሺ።
ፕሌን ወደ መድኃኒዓለም ጋር እሺ፣
ጽጌ ሽሮ ጣና ፕላዛ ጋር።
በቃ እሺ፣ ነገ አስልክልዎታለሁ፣ ይረከባሉ።
እሺ።
እሺ፣ መልካም ቀን